ሄሎ
ሄሎ ሄሎ። አቤት ሰላም።
ከችፕችፕ ነበር ስታይል እሺ ችፕችፕን ይጠቀማሉ አይደለ?
አዎ ሄሎ።
አይሰማ ይቆራረጣል። አይሰማም?
አሁን እኔ ይሰማኛል፣ እርሱ እሺ አይሰማም?
ይሰማል፣ ይሰማል።
እሺ እ፣ ችፕችፕን ከተጠቀሙ ትንሽ ቆይተዋል ይመስለኛል።
አዎ ቆየው።
በምን ምክንያት ነበር ቅሬታ ነበሩት ወይም እንደ complain ቢስተካከል ብለው የሚነግሩን ነገር okay።
ካለ?
አይ ምክንያቱ እንኳን የለኝም፣ ግን ምንድን ነው እኔ ሰፈሬ ወደ ቦሌ ጋር ነበር ቴሌ ነበር የምሰራው እና እሺ ለእግሬ ይቀርበኝ ነበር። አሁን ግን እዛ ይዞ መምጣት ምናምን ከፒያሳ ይከብደኛል፣ ታክሲ ምናምን ስለማጣ ማለት ነው እንጂ ሌላ እንትን የለውም።
ስለዚህ ያው እኛ እኮ ቢሮ ነበረ ቢሮ አዎ።
ነበር ማዛው እኔ ሆም ላይም ከቢሮ- ያው ኦርደር ማድረግ ይችላሉ እሱ- ሰው እሱም ካገኙ ይቻላል። አዎ፣ ሰው ስላላገኘው ነው እንጂ በሌላ ምክንያት አይደለም። ግን ትራንስፖርት ምናምን ስላያጣው ስለሆነ አይመቸኝም። አይ ኦኬ ስለዛ ነው እንጂ ከዛ በሌላ እንትን አይደለም።
ኦኬ እሺ እንጂ አንድ ሌላ ሁለት ወር ቅር ያሉት ሶስት ወር ነገር- እ፣ የተውኩት ሶስት ወር አዎ።
ይሆናል ምናልባት አዎ ልክ ነው እንጂ በሌላ አይደለም። ሶስት ተላረግ ወደ ቢያስ እዚህ ወሎ ሰፈር ጋር ስለነበርን እዛ እዛ አዎ።
ቤት ቅርብ ነው፣ ችግር የለም። ታክሲ ልጠቀም ነበር።
ኦኬ አሁን ግን እዛ ፒያሳ ስለራኩኝ ከበደኝ፣ ትራንስፖርት እያጣው ስለሆነ አዎ።
እቃ ይዞ ግን- መውረዱ ምናምን okay ግን ከቻሉ የቤት ያው ሰ- ቤት ላይም order እሺ፣ ቢያደርጉ
እሺ ችግር ሌላ የለም።
ቢስተካከል ብለው የሚነግሩን ነገር አለ አረ ምንም ምንም አሪፍ ነው።
እሺ ስለ wallets check አድርገዋል
እ፣ አይ አላረኩም።
ያው wallet ምን አዲስ ነበር?
የመጣ system ነው እሺ።
ለምሳሌ ክፍያውን ያው ሲፈጽሙ እዚህ ቺፕቺፕ ላይ በቴሌ ብር አይደለም አዎ፣ ግን አዎ፣ አሁን እርስዎ create ሲያደርጉ እ፣ እርስዎ ላይ join የሚሉ የ group member ኦች አሉ እና እ፣ እነሱ join ሲልሉት እ፣ እዛ ላይ እ፣ ለእርስዎ የሚገባ የቺፕ መጠን አለ የገንዘብ መጠን ማለት ነው እሺ፣ እና እሱን በመጠቀም ከ wallet ኦች ላይ እ፣ ክፍያ መፈጸም ይችላሉ ማለት ነው። ያው order ማድረግ ይችላሉ።
okay። እና update አደርገዋለሁ ነው እንትኑ?
አዎ እስ- ቺፕቺፕ ላይ ገብተው app ኡን update ያድርጉትና አዳዲስ ነገሮች ስላሉ order ማድረግ ይችላሉ።
እሺ፣ ችግር እሺ።
የለም።
እሺ እሺ፣ thank you በጣም።
እናመሰግናለን። መልካም ሰላም።
ምሽት። እሺ ላንቺም፣ እሺ።
እሺ